hello hello አቤት ይሰማል።
ከራስ ደስታ ወደ Axon stroke ሰው ለመውሰድ ፈልጌ ነበር።
ከራስ ደስታ
Axon stroke
ምን ነበረ ህመማችሁ? ሴት እ ድምፅሽ ስለሚያስተጋባ ነው ይቅርታ።
ህመማችሁ ምንድን ነበር?
ወድቀውብኝ ነበረ ጠዋት ወድቀው እ ከቤት ነው?
እዚህ ራስ ደስታ ነበረ። ወደዛ ሂዱ ብሎን ነው።
okay እሺ፣ ስትሮክ ነው ማለት ነው።
አ ስትሮክ ነው እሺ፣ ኦክሲጅን require ያደርጋሉ?
እ require ያደርጋሉ ኦክሲጅን?
ይተኛሉ። መተኛት ነው ያለባቸው። በመተኛ ነው።
ኦክሲጅን- ኦክሲጅን ይጠቀማሉ?
አይ ደህና ናቸው። አሁን ላይ ኦክሲጅን አልወሰድ እንትን አላሉ።
እሺ፣ Axon እዛ- ይዛችሁ እንደምትመጡ ነግራችኋቸዋል?
በእግር አይደለም ውስጥ ገብቶ ጭኖ ነው የሚወጣው እንጂ በ- መቆም አይችሉም።
አይደለም እ እዛ እዛ Axon ሆስፒታል communicate አድርጋችኋል?
አዎ communicate አድርገን ጨርሰናል። ይዛችሁ ነው ብሎን ነው።
ይዛችሁ ነው ብለዋል። ስማቸው አ ማለት ነው?
ጫላ ጎልቦ
ጫላ ጫላ ጫላ ጎልቦ ጎልቦ አ እሺ አዘል ደውልና መልሼ ልደውል እንዴታ ምን አልሽኝ?
አዘል ደውልና መልሼ ልደውል እሺ እሺ